ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
agent ነበርኩኝ እናት እሺ የት ነበረ የቤት አዋሽ ሰባት እሺ
banner ኡን አዲስ ነኝ እና banner ኡን ለጥፍና ብላ ነገር አሳውቀ በቴሌግራም ብሎ የነበረ ቴሌግራም ላይ ስጥፍላቸው ትንሽ ዝም ስላላቸው ነው እሺ ማን ልበል እና banner ኡ ምናምን ለጥፌ ጨርሼ ነበረ ልዑል እሺ ልዑል ሉል አዳማ የሚለው ነው
እ እ ሉል አዳማ የሚለው ነው አ
እሺ ቴሌግራም ላይ ሉል አዳማ ነው የሚለው
አይደለም ኧረ ቴሌግራም ላይ እንደዛ አይደለም ኧረ ማን ነው የሚለው ስምህ
የእኔ ቴሌግራም ላይ በራሴ ሉላ ነው የሚለው ማን የሚለው
ሉላ ሉላ ነው የሚለው
እሺ። okay አዎ በቃ ጽፎ ላልሽ ቴሌግራም ላይ check አድርገው አሁን እሺ የ shop ኡን ስምና የ cashier ኡን ስም ጻፍልን ግባ ቴሌግራም ላይ እና እዛ ላይ ጻፍልን እሺ እሺ